ጤና ይስጥልን። ዋሽንግተን ስናማከል
ጤና ይስጥልኝ። ለህፃን ልጅ ዶክተር ቶላ ጋር ቀጠሮ ለሰኞ መያዝ ይቻላል?
ህፃን ልጅ ስንት አመት?
ሁለት አመት
ህፃናት ነው አይደለም፣ ያዋቂ ነው እኛ ጋር ያለው። ህፃናት ቡልቡላ branch ነው ያሉት።
ስልካቸውን ትልኪልኛለሽ? የእኔ እናት ልስጦት
ስንት ነው?
ዜሮ ዘጠኝ ሰማንያ ስምንት
እሺ መላካችን ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት
ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ምን አልሽኝ?
ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ስምንት ዘጠና ስድስት አይደለም ሰማንያ ዘጠና ስምንት ስምንት ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ሰማንያ ስምንት ሰማንያ ስምንት መጨረሻው ሰማንያ ስድስት ሰማንያ ስድስት ነው ያልኩት።
እሺ እኔ መብት እሺ